ሄሎ ጤና ይስጥልኝ።
እ ጤና ይስጥልኝ። አይሰማም?
እ እ hello ምኑ hello ጤና ይስጥልኝ። ከቢጂአይ ነበር የምደውለው።
እ
አሁን እ፣ ደውለው አስመዝግበው ነበረ።
አ አዎ አዎማ የቤቶትን ስም ንገ- ንገሩኝ።
የቤት ቁጥር የቤቶትን ስም የግሮሰሪ የቤት ቁጥር አስራ አራት ዜሮ ሶስት ነው የቤት ቁጥር
ደንበኛችን እ የግሮሰሪዎትን ስም ያው የራሴ ነው አዎ ማን ልበል? የግሮሰሪዎት ስም ማን ነው ሙሉ የሚባለው?
ጫላ ሙሉ ጫላ ሙሉ ጫላ ግሮሰሪ ነው የሚባለው።
አዎ አዎ ታቤላ ስለሌለው ወደ ቀራ ወደዚህ ከመጣ ይመጣሉ እኮ ባለፈ መጥቶ ነበር እኮ
እሺ ደንበኛችን እ፣ እንዳይዘጉት ስልኩን። አሁን እ፣ ትኬት ቁጥር ስለምሰጡት አይ፣ እሺ አልዘጋውማ ጠብቁኝ።
እሺ አባ እሺ እናት እስከንጽብ እሷ
የትኬት ቁጥሮት አስራ ስድስት ሰማንያ አምስት ነው።
እስኪ
ደንበኛችን ይሰማል?
ይታልች ይታልች
መስመር ላይ አሉ።
ይሄ ነው ይሄ ብቻ ነው ይታልች
ደንበኛችን መስመር ላይ አሉ።
ሌላ ሌላ የለም።
ባለፈው ከወሰደች በጅራ መጠች እሱ ይሄ እሷ ነው አ? ክተት ክተት ደንበኛችን እንዳትወጣ ይሄ በሌለበት እንዳትወጣ። እሺ እንዳትወጣ፣ የፈለገችውን ይዘላት። እሺ ይሄ ጫማ ልሳ እንዴ ደንበኛችን ይሰማል?
አትወጣ
አረ ልብሱ እ?
ልብሷን ስታወጣ አትወጣ ይሄ መስተካከል አስገቢ አንቺ ሻንጣሽ ማንም አታውቂውም።
ደንበኛችን መስመር ላይ ነው። ደንበኛችን